hello ሰላም ጤና ይስጥልኝ Best Bet አብሮ ይስጥልን ሰላም ብር withdraw አርጌ ነበረ
መቼ መቼ ነው?
በሰላሳ እ እ በሰላሳ
okay እሺ ስንት ብር ነው?
አስር ሺ
እሺ፣ አንዴ ስልክህን ንገረኝማ።
የዘጠኝ ሀያ ዘጠኝ ሀያ አርባ አምስት እሺ ዜሮ ስምንት አስራ ዘጠኝ ዜሮ ስንት አስራ ዘጠኝ አስራ ዘጠኝ እሺ፣ አንዴ ጠብቀኝ check ላድርግልህ። በሰላሳ ነው ያልከኝ? አ?
አዎ።
እሺ። ስንት ብር ነው ያለኝ?
አስር አስር ሺህ አዎ። ሁለ- አንድ ደግሞ በሌላ ስልክ አስር ሺ ሀያ ሺ ማለት ነው።
አንዴ ሙሉ ነው ወይስ አምስት አምስት እያደረግህ ነው የላከው?
አ- አ- ሁለቱ አምስት አምስት አንዱ አስር ነው።
እሺ፣ አንዴ ቆይ። እሺ እ አንዴ ቴሌብር ወደ ሰላሳ አንድ ሀያ ስድስት ስልሳ አምስት አርባ ዘጠኝ አዎ ነው አይደል? እሺ አዎ።
አንዱ አስር ሺህ ብር እሱ ላይ ገብቷል።
አ- ሰላሳ አንድ ላይ ገብቷል።
አዎ እሺ እሺ ሁለቱ አምስት ሺህ ብር ደግሞ አ- ሀያ ቤቱ ላይ
እሱም አንደኛው አምስት ሺህ ብር ወደ ሰላሳ አንድ ሀያ ስድስት አ- ስልሳ አምስት አርባ ዘጠኝ ላይ አንዱ ገብቷል።
አን- አስራ አምስት ሺህ ብር ነገርኩህ አይደል? አንድ ላይ አዎ እሺ አንዱን አምስት ሺህ ብር ልንገርክ። አንዴ ይቅርታ ጠብቀኝ። እሱ ደግሞ ወደ ሀያ አርባ አምስት ዜሮ ስምንት አር- አስራ ዘጠኝ ላይ ስንት ገባ?
አምስት ሺህ ብር ማለት ነው። አጠቃላይ አስር ሺህ ብር ገብቶልሃል። balance ዞሯል።
መቼ? ዛሬ ነው የገባው።
check አድርገው እስኪ። ትንሽ delay ስለነበረ withdraw probably ዛሬ ነው ሊገባ የሚችለው። አዎ አይ አርባ ዘጠኙ ላይ አስር ሺህ ብር ነው የገባው።
ሰላሳ አንድ ምናምን ብዬ ነገርኩህ።
አዎ አዎ አስር ሺህ ብር ሁለት አስ- አንድ አስር ሺህ ብር አንድ አምስት ሺህ ብር እዛ ከዛ አዎ።
አንዱ አምስት ሺህ ብር ደግሞ የ Best Bet ነበር ላይ ሀያ አርባ አምስት አዎ።
ዜሮ ስምንት አስራ ዘጠኝ የሚለው ማለት ነው። እሺ